ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አብረን ይስጥልን እንድታወቅ ከየት ጋር ነው? አዎ።
እባክዎት መረጃ ተልከን ነበር።
እሺ እንድታወቅ እ ከታንዛኒያ ኢትዮጵያ የሚገባ ፍላይት መቼ ነው?
ዛሬ ነው የፈለጉት?
ዛሬ አለ? መቼ መቼ አለ ለማወቅ ከታንዛኒያ ወደዚህ ወደ ኢትዮጵያ ወደ የሚያል ኢትዮጵያ። እሺ ታንዛኒያ የት ሀገር ስቴት?
አይ ዶንት ኖ ኤግዛክትሊ ግን አላውቅም። እሱ እንኳን ግን ከዛው ችግር የለውም። እስቲ
እሺ ሌሎ ትንሽ ይጠብቁኛል። ሀገሮችን አይቼ ላስመርጦት።
እሺ እሺ እኔ መቤት
ሄሎ
አብሽ እኔ መቤት ያው ታንዛኒያ ለዛሬ ነው አይደል የፈለጉት? ዛሬ የሚገባ ዛሬ አለ?
ሌሎት እሺ ዛሬም ከሌለ መቼ የሚገባ አለ? ችግር የለውም። ቀኑ እሺ ሪሰንትሊ የሚገባ
እሺ ሌሎት
አላፈለፈ አላፈለፈ አላፈለፈ